መስፍን መስመር ላይ ነው ታመኛችሁ?
አማራ ነው። እ hello ይሰማል ደንበኛችን?
ይሰማል።
እሺ እባክዎ መልሰው።
እ እ
ደውለውልን ነበር አሪፍ ቢሆን ምን ልበው?
ምን አልሽኝ? ሄሎ ይሰማል ደንበኛችን?
ይሰማል ይሰማል። ልጅቷቸው አቦ ከሲቪ ብር ወደ ኪው ኪው ብር ኪው ብር እንትና ግቼ የቆረጠብኝ በአሪፍ ፋይ
ዲፖዚት ማድረግ ፈልገው ነበር።
አዎ አግቼ የቆረጠብኝ ያው ሶስት ሳምንቱ ነው ወር ሊሆነ ነው። ብሩ ደግሞ ምንም አልተመለሰልኝም እስካሁን። አሳውቄ ነበር አመልክተው ነበር ከዚህ በፊት አሳውቄ ያለው አንቺ ግን አንቺ ነሽ እንደው
ደንበኛችን ሙሉ ስሞትን ይንገሩኝና ላረጋግጥልዎት።
እ
ሙሉ ስሞትን ይንገሩኝና ላረጋግጥልዎት።
ዘመድ ሁሉ ይሸጥ እኮ
እሺ መስመር ላይ ጠብቀው ደንበኛችን።
እሺ
ደንበኛችን መስመር ላይ ነው።
እ
መስመር ላይ ስለጠበቁ እናመሰግናለን።
እሺ ከዚህ በፊት ተደውሎልዎት ነበረ እንደተስተካከለ
አልመጣም የምር
ተደውሎለት ነበረ ተነግሮታል እንደተስተካከለ ኧረ አል- አልተደወለልኝም
ደንበኛችን መልሰን እንደውልሎታለን አረጋግጬ መልሼ እ ይደውልልዎታል። አረጋግጬ መልሼ ይደውልሎታል እሺ እናቆያ ወር ሊሆን ነው ብሩ ደግሞ ያስፈልገኛል እኔ እጠቀምበታለሁ እንዲ ያልኩት እ እሺ ደንበኛችን አሁን ጠብቅሽ እሺ
እሺ